ጥላሁን
ወይ ሌላው ተገናኛችሁ?
ደውላለች ብሎክ ሆኖ ነው የወጣብኝ ስልክ እንተዋወቃለን ወይ ምናምን አለች። ብሎክ ሆኖብኝ ነው ስልክ አለ። ብሎክ አድርጌሃለሁ እንተዋወቃለን ወይ አለች። እኔ ምን አውቃለሁ?
እሺ እየሄድክ ነው አሁን? ልትሰጣት ነው?
አዎ እየሄድኩ ነው ና ብላኛለች።
በቃ እሺ ጥሩ